እና ዛሬ ኢትዮጵያ
Hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ነበር የምንደውሎት።
እሺ እ፣ ዛሬ product መጥቶሎት እ፣ የጎደለ ነበረው pad አዎ አዎ ስንት ዘጠኝ piece ጎደለው?
ነበር ያዘዝነው። አራት piece ነው የሚጎድለው። አምስት አራት መጥቷል። አዎ እሺ፣ ነገ የት እንላክሎት location?
አያት ጣፎ ጊዮርጊስ ቤተክርስቲያን ወይ ወጋገን ባንክ ያውቁታል።
እሺ እሺ፣ ነገ እንልክሎታለን። ChipChip ን ስለተጠቀሙ እናመሰግናለን። መልካም እሺ እሺ፣ ምንም አይደል እሺ።